Hello ሰላም ነው?
እግዚአብሔር ይመስገን።
ከ Donkey Tube ነው አይደል?
Donkey Tube ነው የምትረዳውት?
ዩቲዩብ ላይ እሺ ያስተዋወቀውን የስራ መቅጠር እንትንን አይቼ ነበር የደወልኩት።
እሺ ማስታወቂያውን ያዩበት ቪዲዮ ላይ ከስር መመዝገቢያ link አለ። በ link ኡ apply ያድርጉ።
እህ
ማስታወቂያውን ያዩበት ቪዲዮ ስር link አለ፣ መመዝገቢያ link አለ። በዛ link ገብተው apply ያድርጉ።
እሺ እሺ፣ አመሰግናለሁ።